ሄሎ ሄሎ ጤና ይስጥልን።
እግዚአብሔር ይመስገን።
ዘረ ዳዊት አዎ ከፍሪላንስ ኢትዮጵያ ነበር የምንደውለው።
አቤት፣ እሺ እንድታዘዝ።
እሺ ከዚህ በፊት ተደውሎልህ ነበረ?
አዎ ተደውሎልኝ ነበር።
okay የዛኔ CV ላክ ታዲያ review እንዲደረግ አዎ ልኬያለሁ።
ይልካል።
አዎ
እሺ check እንዳደረገው እስኪ የቴሌግራም username ህን ንገረኝ።
እ ዘረ ዳዊት
ዘረ ዳዊት።
አዎ
okay እዚህ ጋር ግን አልገባም ምን የሚያሳየኝ ነገር
እ ምንም ነገር አልገባም።
አልገባም እንደዛ ነው የሚያሳየኝ።
እሺ ወይም እ፣ በሆነ ነገር ወይ hi በለኝና ድጋሚ መላክ እችላለሁ።
ቁጥሩን ልንገርህ ወይ
okay በምን እንደያዝ አንዴ ስልክ ጋር አይዝልኝ መንገድ ጋር ነው አጋጣሚ አጋጣሚ ወይም text አድርግልኝና
እሺ እንደዛ ከሆነ hi እልሃለሁ ከፍሪላንስ ነው ብዬ okay እሺ እሺ፣ እዛ ላይ ላክልን CV
እሺ አባት እሺ ካምፕ እሺ ደውልላቸው